አመሰግናለሁ።
ይስጥልኝ። ከርፌ ነው የምንደውለው። አሁን ተቆርጦ ነበር።
እሺ
እሺ፣ የቴሌግራም ቁጥራችን ስጦት ያዙ።
እ የቴሌግራም ቁጥራችንን መስጦት እሺ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት
ሲልኩ እሺ፣ ስምና በዚህ- ስልክ ቁጥሮትንም
እ ሲልኩ ስምና ስልክ ቁጥሮትንም ከታቹ ያስቀምጡልን።
እሺ ልክላችኋለሁ። እሺ እሺ፣ ሌላ ምረዳውት ነገር አለ?
አይ ይሄ ነው በቃ።
እሺ፣ ስለ ደውል እናመሰግናለን። ቀጥሎ እሺ።
ከዚህ ሁሉ በኋላ ስላሉት ያሉትን አስተያየት ያስቀምጡልን። መልካም ቀን።
እሺ